ጤና ጤና ይስጥልኝ።
ሄሎ አቤት ሄሎ፣
አቤት አቤት ጠብታ አምቡላንስ ነው የደወሉት።
እ ጠብታ
አዎ፣ ጠብታ የአምቡላንስ አገልግሎት
ከየካቲት ለነገ ወደ ከየካቲት ወደ ውዳሴ አምቡላንስ ፈልገ ነበር። ኦክሲጅን ያለው ይቻላል፣ ይደውሉልን ነገር
እኮ ከዚህ ምን ያህል cost እንደሚያደርግ ለማወቅ ፈልገ ነበር።
ከየካቲት ውዳሴ CT scan ነው ምንድነው የሚያሰሩት?
ከየካቲት ውዳሴ ሲያሳ አካባቢ ያለው ምንድነው የሚያሰሩት?
እ
ማድረሻ ደርሶ መልስ ሂሳቡ ሶስት ሺህ ብር ነው። ምናልባት የሚያቆያቸው የሰዓት ክፍያ ምናምን ካለ ሊጨምር ይችላል።
ሶስት ሺህ ብር ነው መነሻው።
የሰዓት ክፍያ አይ ደርሶ መልሱ ነው ሶስት ሺህ መነሻ ሳይሆን
ደርሶ መልስ ማለት ነው።
አዎ
okay እሺ፣ አመሰግናለሁ። እሺ እሺ